Høres du? hello ወይ ሰላም ስለ እግዚአብሔር ይመስገን። እንዴት ነሽ?
ሙሌ አንበሴ
አ አ ከ We Plus ድርጅት ነው የምደውለው።
ምን አልሽኝ?
ከ We Plus ድርጅት ነው የምደውለው።
We Plus ማለት የእኛ application ላይ ተመዝግበው ነበር።
We Plus ማለት ምንድን ነው? application We Plus We Plus application
አልገባኝም።
ዊ አዎ፣ ዊ ስራ Plus እኮ አለ።
solution application ነው የ- እና የትራንስፖርት application ነው።
okay ከዛም በላይ ደግሞ service ኦች አሉት። ግን እርሶ ተመዝግበው ነበረ በ- የእኛ application ላይ ስልክ ቁጥርህና ስምህን ያገኘሁት We Plus solution provider ላይ ተመዝግበህ ነው።
እ፣ እሺ ቆይ አንዴ ልደውልልሽ። ይቅርታ እናቴ።
እሺ ችግር የለውም።